ሄሎ Hello፣ ሰላም ነው?
አቤት ቤተሰብ፣ አቤት እንዴት አቤት።
ነህ? ከቤተሰብ አለሁ፣ አለሁ።
ብሩክ ነኝ። እሺ አዎ፣ ሰማኝማ።
አዎ፣ አዎ። እ፣ እንትን ነው ይሄ ከቻፖች ሳይር ስለሆነ እንትን ነው እንትን አ፣ ብሎባቸው ነው።
በእናትሽ የሰው ብር እኮ በ- የጀማው ነው። የኔ እኮ ብ- ችግር የለም ቢቆይ፣ ግን ጨቀጨፉኝ። ታውቃለህ፣ አ፣ አስገባ አሉኝ። account ላይ አስገባው፣ እስካሁን አልገባም።
እሺ አባቴ እንትን እንላለን፣ ችግር የለውም አ፣ ግን አ።
ይስተካከላል። እሺ
እሺ፣ አሁን እኮ አሁን ብሩን መውሰድ አልችልም። በ ATM አስገቡልኝና እ እ እ።
ወደ ባንክ account አስገቡልኝና በ ATM መውጣት አልችልም።
አይ እ፣ ልክ ሰ- አሁን አይደለም የሚያስገቡልህ እ፣ እስ- እስከ ነገ ድረስ ሊቆይ ይችላል። ምን መሰለ server error አጋጥሟቸው ነው ቻፖች እና ወይኔ ያስገቡታል። ግን በእናትሽ። እ?
እሺ አ፣ ብሩ ያስገቡታል። እሺ ለዛሬ ገብቶኛል። አዎ ግን እኛ ለዛሬ ደግሞ ካልሆነ በዛ ላይ ደግሞ እሑድ ነው ታውቃለህ።
አዎ ዛሬ ጀማው ገብቶኛል። እሑድ የሚዝናናበት ቀን ነው።
እንትን ነው ገባህ አይደል? ይሄ እሑድና ቅዳሜ ሲሆን ያው ባንክ ሲስተም ያስቸግር የለ ኤቲኤም እንኳን መጠቀም ያስቸግራል።
አዎ እሺ፣ ከእንትን በወስድስ ከቢሮ ዝም ብለህ የሆነ ተወሰነ አሰጠኝና አ እንደዛማ አይቻልም። ይሄኛው አንደኛው ስለታዘዘ ሁለቱም ሳይረን ይገባ እንደዛማ ስለ- የሆነ ከህግ የወጣ ነገር ነው የሚሆነው። ስለዚህ እስከ ስለዚህ እስከ ለነ ነገ ታገሰን። እስከ ነገ ዛሬም እኮ ሊያስገቡት ይችላሉ። ግን የሆነ አ፣ ሰፋ አድርጌ ቀን ልስጥ ብዬ ነው። እስከ ነገ ታገሰን። እሺ እሺ እሺ በቃ አባቴ እሺ እመች ኧረ ዳዳ እሺ እሺ እሺ እሺ እሺ አባቴ እሺ